ሄሎ
ናስልን አብሮ ይስጣል።
ሰላም ነው።
እግዚአብሔር ይመስገን።
በዚህ ሞባይል ውስጥ ነው።
አዎ ማሊባባ መኪና መሸጫ
ሲኖ መባከን እንዴ እ
ጀልባን ሲኖ መባከን እ ገልባጭ የለንም አባት። በአጋጣሚ ካሉ በስተቀር አን
ጀልባን አ በአጋጣሚ ሲሆን ግን እንይዛለን። ቴሌግራም ቻናላችንን ተከታተል። ማሊባባ dot net የሚለውን join አድርግና ከገባ እዛ ላይ post እናደርገዋለን።
አይ እሺ።
እሺ እሺ